ጤና ይስጥልኝ። ኢቴስ የበረራ መረጃ ማዕከል እባክዎ ምን ልርዳው?
የቁልቢ ትኬት ለመቁረጥ ነበረ። check ታደርግልኛል?
እሺ ለመቼ ነው የፈለጉት?
ቀኑን ማለት በ- በ- ቢቻል ወደፊት ወደ አስራ ሰባት ነው
ታህሳስ አስራ ሰባት እ
እሺ ያየሁሎት ነው አንዴ
እሺ እሺ
መመለሻ አለው?
እ አዎ ደርሶ መልስ ነው
እሺ መመለሻው ስለመቼ ነው የሚሆነው?
መመለሻ የሚሆነው ለሀያ ሶስት መሰለኝ። እስኪ አንተ ያለበትን ብቻ መሄጃው በአስራ ሰባት ከሆነ መመለሻውን አ- እርግጠኛ ሆኜ መልሼ እደውልልሃለሁ። ቃለ በአስራ ሰባት ከሄድን ቦታ ያሉ ስለነበር ኦኬ እሺ ሌሎት መስመለስ እሺ
ማውስ እዚህ ነው ይቅርታ መስመር ላይ ስላስጠበቅኩት